ጤና ይስጥልኝ የቴስታ መርጃ ማዕከል
አስጥልኝ አሁን ደውሌ ተቋርጦ ነው ብለህ ደውሌ ነው እና
እሺ የኩዌቱን ስልኩን ልስጦት የኤምባሲውን ዜሮ አስራ አንድ ስድስት
ዜሮ አስራ አንድ ስድስት ስልሳ አንድ
ስልሳ አምስት ሀምሳ አራት
ሃምሳ አራት አስራ አንድ
አስራ አንድ አም- ይሄኛው ካልሰራሉት መጨረሻውን አስራ ሁለት አድርገው ይሞክሩት።
እሺ እሺ መርሃባ ስጥ እሺ፣ እናመሰግናለን ስለደወሉ። መልካም ቀን።